አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቢጃ ኢትዮጵያ ነው የምደውልሎት።
እ- እ- በቀለ ሆቴል ሎት?
አዎ እሺ፣ አዲስ የቢጃ የመለያ ቁጥር ልከን ነበረ። text አልደረሱትም በስልኮት?
አላየሁትም።
እሺ፣ የያዙት ልንገሮት።
እሽ- እስክሪብቶ ቆይ ምን አልከኝ? እንዳይት እሺ እሺ ንገሪ። እንዳይት ሀምሳ
ሀምሳ
ሀያ ሶስት ሀያ ሶስት ሀምሳ አንድ ሀምሳ አንድ ሰማንያ ሁለት ሰማንያ ሁለት እሺ እሺ፣ ለመኛችን መልካም ቀን።
እሺ